hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ስልካችሁን ከቲክቶክ ላይ ነበር ያገኘሁት እና እሺ
ስለ Skinoren አንዳንድ መረጃ ልጠይቃችሁ ነበረ።
እ እ ስለ Skinoren አንዳንድ መረጃ ልጠይቃችሁ ነበረ።
እሺ ስለምንድን ነበር? ምን ለመጠየቅ ፈልገው?
Skinoren የፊት- የፊት ክሬሙን አለ አይደለም?
አ
ስለ እሱ አንዳንድ ነገር ማለት side effect አለው የሚለውን ነገር ለማወቅ ፈልጌ ነበር።
እሺ እሺ እም፣ ይቻላል ያለውን ነገር ምናልባት አሁን እየጠቀምከው ነው።
አይ ለመግዛት ነው፣ እንደ አዲስ ለመግዛት ነው።
አ
ከዚህ በፊት ቡግር በጣም ያስቸግረኝ ነበር እና አሁን ጠፍቶልኝ